Hello
Hello
ሰላም ጤና ይስጥልኝ። ቴሌቪ
የሆነ message ገብቶልኝ ነበር።
የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አሉ።
game ኡን
አዎ እንዴት ነው የሚጫወቱት?
እ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው እም፣ አንድ ቁጥር ላይ መመዝገብ፣ ሶስት ቁጥር ላይ ለመጫወት የሚል አለ፣ ሰባት ቁጥር ላይ ቋንቋ መምረጥ።
እሺ፣ እሺ፣ እሺ እሺ፣ እናመሰግናለን።
መልካም እድል።
እሺ።